Hello ሰላም ጤና ይስጥልኝ።
ችፕችፕ ነው አይደለ?
አዎ ነው።
ማን ልበልም ቤት
Okay፣ ወይን ይባላለሁ።
እሺ፣ እንትን በቀደም ሮብ ዕለት መኮሮኒ አዘን እሺ ስድስት ኪሎ እ፣ በእኔ ስም ማለት ነው፣ በቄ ይላል በዚህ ቁጥር። ከዛ መጣ ሐሙስ ዕለትና እ፣ ትንንሹ ሆነ። እኛ ትልልቁን ነበር ያዘዝነው፣ ተደቃቃም መጣለት።
ደቃቁ ሆነ። ከዛ ማለት ነው ወዲያው ደወልንላት እና
አዎ ሰምታችሁ ከዛ በኋላ እንትን በማግስቱ ይመጣል ብላ በማግስቱ ደግሞ ልጆቹ ይዘው ሲመጡ ወረቀት ላይ ተጻፈ እንጂ ፈሶ አልወጣም ብለው እንትን አሉ። ከዛ Okay፣ ወዲያው inform ያልመጣሉት አደረግናት።
አሁን
ስድስት ኪሎ አዎ፣ ስድስት ኪሎ እንመልሳለን ብላኝ ነበረ ደግሞ አዎ።
አዎ። አል- አሁን ብር ነው refund የፈለጉት ወይስ ነገ እንዲመጣልዎት ነው የሚፈልጉት?
እኛ ቢመጣል እንፈልጋለን ግን ብሩን እንመልሳለን የለም product ኡ ብለን ነበረ።
Okay እሺ፣ check ግን ብሩም ላደርግልዎትና አልገባም እና የ group አዎ።
ስለሆነ ለዛ ነው።
እሺ ክፍል ካለ በቃ ነገ ይመጣልዎታል። ካልሆነም refund ነገ ነው የሚደረገው። ዛሬ የለችም።
አርብ ዕለት ነበረ እኮ ያለችን ማን ነበረ?
አዎ አጋጣሚ ያው በዓልም ስለነበረ የሙስሊም በዓል በዛ ነው የቆየ እስካሁን።
እና ብሩን እንመልሳለን ብለን እሺ ብሏት ነበር።
እም፣ በቃ እርግጠኛ ስለካላችሁ ነገር
አዎ እንትኑ product ኡ ካለ ነው የሚላከው። check ላደርግልዎትና መኖሩና አለመኖሩን አሁን ማድረግ ትችያለሽ እመቤት አ፣ ምን
መኖሩን አዎ check አድርጌ መልሼ ኦንላይን ልደውልልዎት።
እሺ እሺ እሺ እሺ አመሰግናለሁ ፕሮይን አላችሁ እሺ አዎ እሺ